ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልርዳው።
ጤና ይስጥልኝ አብሮ ይስጥልን።
ሁሉ ስፖርት ጋር create አድርጌ ነበር account ማለት ነው አሁን እሺ እና በሀያ ብር ማለትም በቦነሱ መጫወት አልችልም እንዴ?
ይችላል።
እምቢ አለኝ እኮ ምንድን ነው ህግ አለው። በህጉ መሰረት ነው መጫወት የሚችሉት። ለዛ ነው ምንድን ነው ህጉ ብዬ ነው ማለትም ብር መጀመሪያ ብር አንዱ ማስገባት ጨዋታ አለብኝ።
አንድ ነጥብ ሰባት እና ከዛ በላይ መሆን አለበት እና በሀያ ብር መጫወት አይችሉም። ከሀምሳ ብር ጀምሮ ነው መጫወት የሚችሉት።
okay ነው ነው እንዴ?
ለዛ ነው እሺ እሺ እናትዬ፣ እሺ